ሄሎ ሄሎ አቤት
እሺ ዳንኤል ነኝ። አሁን ቅድም ደውዬልሽ ነበር መሰለኝ ተቋርጦ ነበር።
እሺ እሺ ምን ነበር
አይ ስራ ክፍት ቦታ ይኖራል እያልሽ እያወራሁሽ ነበር እና እሺ ስልክ ልቀበል ስል ስልኬን እያልሽ ነበር።
እ፣ አሁን ላይ የለም ማስታወቂያዎችን አይተው apply ማድረግ ይችላሉ ፌስቡክ ላይ ዩቲዩብ ላይ የሚወጡ ማስታወቂያዎች
እና አሁን ላይ ምንም የላችሁም።
አዎ እ፣ ወይ መዝግቦትና ሌላ ጊዜ ሲኖር እናሳውቆታለን እሺ በቃ ያዥ እስኪ እሺ ማን ልበል ስሙትን ዳ- ዳንኤል ዳንኤል ማ ማሙዬ
እሺ ስልክ ቁጥር ዜሮ ዘጠኝ አሁን በደውልበት ነው አዎ የሚታይ ከሆነ አዎ።
አርባ ሁለት አርባ ሁለት ሰላሳ ሰባት ዘጠና ሰባት ከየት አካባቢ ነው እ፣ አሁን ከዚህ ከገርጅ አካባቢ ነው
በምንድን ነው graduate ያደረጉት በምን ዙሪያ ነው ስራ የሚፈልጉ በቢዝነስ እና economics department economics ላይ ኢኮኖሚክስ ነው።
እሺ ሲኖር እናሳውቆታለን እሺ እሺ እሺ መልካም ቀን እሺ አሜን